ሰላም ነሽ?
እግዚአብሔር ይመስገን።
እንትን ላይ ጃምቦ ቢስ ላይ deposit አድርጌ ብር አልገባም ነበር።
እሺ፣ መሐመድ ኖት።
አዎ
እሺ፣ ደንበኛችን አሁን በምሰጦት ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይላኩልን።
ስለ እንትኑን ግን message ኦቹን አጥፍቻቸዋለሁ።
ምናልባት message ቢጠፋም application ውስጥ ገብተው እንደ receipt ማግኘት ይችላሉ። ከ transaction history ውስጥ ያንን ማድረግ ይችላሉ።
እንደዛ ማድረግ ማግኘት ይችል በዛ መልክ ይቻላል። ከስልኮት ቢጠፋም application ኑ ላይ ይቀመጣል።
እሺ አይሽ ይሞክሩትና ይል- አሁን ቁጥር ላስይዞት እሺ ወደ ቴሌግራም ቻናላችን ይል- ይልኩልናል። ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ይላኩልን። ወደሚመለከተው አካል እናስተላልፍሎታለን።
እሺ በፍጥነት ለመስራት እንሞክራለን። እሺ ደንበኛችን ሌላ የምረዳዎት ነገር አለ?
አይ የለኝም ሞከረውና እንግዲህ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካለ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።